Hello hello Hello
እንዴት ናት?
እግዚአብሔር ይመስገን ሰላም ናት?
አለን።
የሶስት ሰው አንድ መክፈል ይቻላል?
ምን አሉ?
የሶስት group ፈጥረን
እሺ።
እ፣ በአንዳችን ምን እንችላለን?
አይ እራሳቸው ናቸው የሚከፍሉት።
እያንዳንዱ group እ፣ ያሉት
አዎ አዎ
እንጂ በጠቅላላ መክፈል አይቻልም። አንድ ሰው መክፈል አይ
አዎ አዎ አዎ እንደዛ ነው።
እ?
ምን አሉ?
አይ በአንድ ሰው የሚከፈል ከሆነ መስሎን ነው።